የውነሽ ምናውን ስሻለ አንጀቴና ልቤ ያውተችልሻለ የኔ አካል የኔ ውነሽ ምናውን ስሻለ አንጀቴና ልቤ ያውተችልሻለ በሐሳብ ብረካ የኔ ዓለም ብቃጠል ብቀዝም የኔ ዓለም የመውደድን ብርሃን የኔ ዓለም የፍቅርን ውካትን የኔ ዓለም ከአንቺ ትንፋሽ በቀር በምንም አልቆርጥም ሕይወት ዘሯን ዘርታ የኔ ዓለም ሐሳቤን አግዛኝ የኔ ዓለም ፍቅርን ፍሬ አፍርታ የኔ ዓለም ዛላሽን አስይዛኝ የኔ ዓለም ለእኔ ህህ ብትይ የኔነትሽ ገዛ ደሜን ባልቋደስ የናናማ ከወንድም ከከትሽ የናናማ ከአንጀቴም በማዘል የናናማ ባልሆን እንደ እናትሽ የናናማ ከኔም ሆድ በፍቅር ተቀምጥሻለን እንደ ገነት ሕይወት ተቀርጾበት የኔ አይናማ ተስሎበት በኩል የኔ አይናማ ከውበት ቅበት የኔ አይናማ ከቁንጅና ይስርኩል የኔ አይናማ የማይጠፋ እምነቱ ተኳኩሎ ለፍቅር ባንቺ በኩል የኔ አካል የኔው ነሽ ምን አወርስሻለሁ አንጀቴና ልቤን ያውተችልሻለሁ የኔ አካል የኔው ነሽ ምን አወርስሻለሁ አንጀቴና ልቤን ያውተችልሻለሁ መዘንጊያም ቀን የለሽ የኔ ዓለም አትርቂም ካሳቤ የኔ ዓለም ዙሪያው ይጨልማል የኔ ዓለም ሳጣሽ ካጠገቤ የኔ ዓለም በስራው ሰዓት አይረሳሽም ልቤ ጭንቀትና ሀሳብን ይላለም አርፎ ለመተንፈስ ይላለም በመውደድ መስክም ላይ ይላለም ፍቅርን ለመናፈስ ይላለም ቃልሽ መዛነው ለደከመ መንፈስ ከጎኔ እንዳላጣሽ የናናማ የኔ ውለተኛ የናናማ ማፍቀርና ማመን የናናማ ይቋጩልለኛ የናናማ እኔም ባንቺ በቃኝ ሰው ለመውደድን አልደክም እንዳግመኛ ሕይወትሽ ተሰርቆ የኔ አይናማ እስኪ ወድቅም ክንዴ የኔ አይናማ አብረው ይቁረሱና የኔ አይናማ ሆድሽና ሆዴ የኔ አይናማ በምድር መደሰቱ ልቶም ይቦነልላል በምድር መደሰቱን ምልቱን ይሆነልላል በምድር መደሰት ምልቱም ይሆነልላል በምድር መደሰት ምልቱም ይሆነልላል በምድር መደሰት ምልቱም ይሆነልላል
Thank you.